ዜሮ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ከቤ collection
አ ከዊፕላስ ነበር የምደውለው።
እ፣ እሺ ሰላም ነው?
እግዚአብሔር ይመስገን። ባለፈው application ላይ ተመዝግባችሁ ነበር።
አ ግን እ፣ አልሰራልኝም የላኩልኝ ፓስፖርት ምናምን
link ኡ email address- አልሰራልህም?
em- email address ም እከፍልልሃለሁ ብለውኝ ነበር። እናንተ ናችሁ?
የመጡ agent ኦች ነበሩ ሊመዘግቡ።
እም፣ አ፣ እኮ እም፣ የላኩልኝ ፓስፖ- ፓስፖርቱና link ኦቹ።
ኢሜሉ ሳስገባ አይሰራም፣ wrong ይለኛል።
okay እሺ፣ ደግሜ ልላክልህ፣ link ኡን ልላክልህ። በቴሌግራም በዚሁ ቁጥር ነው።
እ፣ በቴሌግራም ላኪልኝ። አሁን ያለሁበት ጋር ግን ኔትወርክ የለም። በአጋጣሚ ማታ ላይ ነው እሺ፣ እልክልሃለሁ። መልካም ቀን።
የሚመስለው።